ሰው
Hello አቤት ጤና ይስጥልኝ።
ስለ እንትን አጠቃቀም ለማወቅ ፈልጌ ነበረ።
ስለ ቴሌቪዥን አዎ ስለ ቴሌቪዥን እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውላለህ መረጃ እንዲመጣልህ የቴሌቪዥን አ፣
ከዛ ሰባ ቁጥር ተጭነህ አማርኛ ታደርገዋለህ ቋንቋው
እ እጣውን አይደለም። ኮከብ ዘጠኝ ሰማንያ አምስት መሰላል ዘጠኝ ሰማንያ አምስት አ ገባኝ። እና አጫ
ሰባ ቁጥር ትጫንና አማርኛ አድርገው።
አይ ገብቶኛል፣ ግን ያለው እጣ ምን አይነት ነው ለማለት ነው።
እሺ ጥ- ጥያቄና መልስና ድሉን ይሞክሩ የሚባል game አለ። እዛ ላይ እ፣ አምስት ሺህ ብር ላፕቶፕ፣ ሞባይል ከአምስት ብር ጀምሮ እስከ አምስት መቶ ብር የአየር ሰዓት ይሸልማል።
አ፣
ጥያቄና መልስ በ coin ይሄ- የድል ጨዋታ ደግሞ በትኬት ነው የምትጠቀመው።
lucky draw ውስ እሱ lucky እንዲሁ draw በትኬት እንዲሁ እድልን በትኬት በትኬት።
ነው የምትሞክረው። አዎ።
አ፣ እሺ በቃ አመሰግናለሁ።
አሜን። መልካም ጊዜ።
እሺ።
እሺ